ሄሎ ሄሎ ሀብቱ ወይ- እሺ እ፣ ከየት ነበር ይቅርታ ቆይ ከጆይን ከጆይን አ ሰጡ አልሰጡኝም። እስካሁንም ስጠይቃቸው እየተሰራ ነው፣ በቃ ሊወጣ ነው ይሉኛል። already የቀረኝ አምስት ደቂቃ ነው።
አቅርብልኝ አቅርብልኝ እሺ አንዴ ቶሎ በል እም፣ እሺ ማን ሄሎ
ሄሎ ከቢዩ ነበር እሺ ወይ- በመቶ አንድ ሰማንያ ዘጠኝ ዜሮ ዘጠኝ ተቀብላችሁ ስወዳድ ምን ያህል ይቆያል ደርሷል። አንድ ወር ደር ቀረ ደርሷል።
በቃ ልጆች almost አንድ ሰዓት ሆኗል እና ይቅር በቃ
አይ ማታ ደርሷል እኮ አሁን እኮ ቆጥሯለሁ።
ሰዓት ሄዶብናል አሁን እኮ ሀምሳ ዘጠኝ ደቂቃ ነው ስለዚህ አትስጡት እሺ
እሺ
cancel ነው እሺ
cancel ኡ ነው። ሄሎ
ሄሎ ሀብታሙ ሳትፈርም እንዴ
አልፈረም ልምጣ።
አዎ እሺ አመሰግናለሁ። ካንስል አድርጊ።
እሺ እሺ